Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ስራት ከቺፕ ነበር መደውልለት።
እሺ አባቴ ሰላም ነው?
ሰላም፣ የድንች order ተረክቧል? order ያደረጉትን?
አይ አልተረከብኩም።
Okay እሺ። ነገ የት ላስልክሎት እቃውን?
እ፣ ስላሴ ጀርባ ምንድን ነው የሚባለው ጤና ጣቢያ አለ አይደል? ሶስት ቁጥር ማዞሪያ
Okay። የት አካባቢ ነው? በደንብ የሚታወቅበት ከጦር ኃይሎች ዝቅ ብሎ ምን አየ ይባላል ቦታው። ከጀርባው ነው በዚህ በኩል Okay። church ኡ ጋር ይደርሳል ጦር ኃይሎች ወይስ የቱ ጋር ነው?
ከቸርቹ ያልፋል ወረታች።
ስለዚህ በቶታል የያዘው አዎ በቶታል ያዘውና ከዛ በተዘናገባ ብሎ ትለዋል።
ችግር የለውም። ነገ driver ስለሚደውልሎት በጦር ኃይሎች ቶታል ላስገባሎት እዚህ ጋር እሺ እሺ ነገ ይላክሎታል። መልካም ምሽት።
እሺ አመሰግናለሁ።